ሰላም ጤና ይስጥልኝ። ሰላም እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት ምን ልርዳዎት?
ገንዘብ ለመጠቆም ፈልጌ ነበር።
እህ፣ የስንት ዓመት? ሄሎ
ወይ
የስንት ዓመት ልጅ ነው መጠቆም የፈለጉት? አይ እኛ አሁን ለጊዜው አምስት ዓመት እና ከዛ በታች ነው እየመዘገብን ነው ያለው። ከዛ በላይ መመዝገብ ስንጀምር እናሳውቃለን።
ማለት
አዎ። እሺ፣ መልካም ቀን ይሁንልዎት።